Hello. Hello.
A ver, ጤናስጥልኝ ahora sí, bueno, ሰላም ነው አሁን እንዴት ነው?
እ ሬድዋን ኖት
አዎ ሄዶ ነው።
እሺ እኔ ዊፕላስ ሶሉሽን ከሚባል ካምፓኒ ነው የደወልኩት እ እ ዊፕላስ ሶሉሽን ከሚባል ካምፓኒ ነው የደወልኩት አዎ
እና እ ድርጅቱ የስልክ መተ እንትን application ኦችን create እያደረገ እ customer ን እና እና- እንደናንተ ያሉ provider ኦችን ያገናኛል እና እ በ application ኡ ከስልሳ በላይ የሆኑ service ኦች አሉ። ከ service ኦቹም ደግሞ አን- አንዱ ፈርኒቸር ነው እና እ በሱ እንድትመዘገቡ ነበረ። ምንም አይነት ክፍያ የለውም። እ ችግር የለውም።
እንድትመዘገቡ ነበር።
ችግር የለውም የሚመዘበት እሺ እና Play Store ላይ እ ዊፕላስ ሶሉሽን store የሚል አለ application እ ማለት ነው።
እ እሱን እሱን download አድርጋችሁ register ማድረግ አወርዳለሁ ነው።
እሱ- እሱን አወርዳለሁ።
አዎ እሱን አውርደክ register ማድረግ ነው። ወይም እ ደግሞ እሱ ማይሆን ከሆነ እኛ link እንልክሎታለን ወደ Play Store ወደ application ኡ የሚወስድ ላኩ- ልኩልን እስኪ ላኩልን እሺ እሺ እልካለሁ።
ይላክልን እሺ እሺ እ- በቃ ምንም መልካም ቀን ለማለት ክፍያ እንልካለን።
ክፍያ የለውማ።
አዎ የለውም
hello እሺ አ- ወይ ይሰማል።
ክፍያ የለውማ።
አዎ የለውም።
እሺ እሺ እሺ እንልካለን። መልካም ቀን ይኑልን።
እሺ እሺ እሺ